ጤና ይስጥልን። ጤና ይስጥልን። ቤዛዊት እባላለሁ ከአሪፍ ፔ ነው የምደውለው። አለርት ሆስፒታል ነው
ምን ህክምና ፈልገሽ ይሆናል?
ለህክምና ሳይሆን የደወልንሎት ለህክምና ሳይሆን የደወልንሎት ከአሪፍ ፔ financial technology ነው። ይህ ቴክኖሎጂ እ ዝግጅት አለው የሚያካሄደው እና እዛ ዝግጅት ላይ እርሶን ለመጋበዝ ነበር የደወል ነው።
በስ ቀጥታ ውጣ። ምን ላይ ነበር ለ እያልሽኝ ያለሽው? እናት ልትጋበዥን ማለት ም- አለርት ውስጥ ነው። እኛ መረጃ ዴስክ ላይ ነው የምንሰራው።
እሺ
የተቋሙን እ ኃላፊዎች ከሆነ የምትፈልጊው ስልክ ልስጥሽ?
እሺ፣ ስልክ ይስጡኝ። እሺ
ኦኬ የኛ ላይ ዘን ስልሳ ስምንት ሰማንያ ደውይና
እሺ ስልሳ ስምንት ሰማንያ አዎ አጭር መስመር ስልሳ ስምንት ሰማንያ ላይ ደውይላቸውና ኢንፎርም ያደርጋቸው።
እሺ፣ እናመሰግናለን። መልካም ቀን ይሁንልዎት።